አነሳለ hello
hello ሰላም ጤና ይስጥልን ቤተሰቤ
አዎ ሰላም ነው አለን እግዚአብሔር ይመስገን ምን ነበር
withdraw አድርጌ ነበር አርብ ማታ እሺ
እስካሁን ግን አልገባልኝም እስኪ ቤት ቤት ቁጥርን ትነግረኛለህ
ስልክን አዎ የቤት ቤት ስልክ
እሺ ዜሮ ዘጠኝ ሀያ አምስት እሺ
አርባ ዘጠኝ እሺ አስራ ሶስት አስራ ስድስት
ስንት ብር ነበር አባ
እህ ስንት ብር ነበር ሀያ ሺህ ብር ነበር ሀያ ሺህ ብር አ አይ approve ስለሚጠይቅ ነው እሺ ከአስር ሺህ ብር በላይ ሲሆን approve ስለሚጠይቅ ነው እሺ ያው አሁን approve አድርጌልሃለሁ ይገባል እሺ
እሺ እሺ እሺ አባቴ እሺ አመሰግናለሁ እሺ ስለደወልክ እናመሰግናለን እኔ ዋ